Hello, José Klein.
Hello እንዴት ነሽ?
አለሁልህ እግዚአብሔር ይመስገን።
በእናትህ order ይዤ ሌላ order ገብቶብኝ ነበር እና cancel ታደርግ
ንገረኝ ሁለቱንም።
እሺ እ አርባ አምስት ዜሮ ስድስት አርባ አምስት ዜሮ ስድስት እሺ አ- ሌላኛው እ ሌላኛው እ አርባ አራት ዘጠና ስምንት ላወጣው ነው።
አርባ አራት ዘጠና ስምንት አ እሱን ላ- ላወጣው ይሻለሁ። ያኛው ይሄ።
ጠብቀኝ።
እሺ
መሰለለ አ አ
ኮናርክ ሳዱላ ሆቴል ከሚራስ ጠብቀኝ። የሚራሱ አ መሰለ አቤት የሚራሱ ይወጣል። እሺ የሚራሱ ደርሻለሁ እኮ የሚራሱ ነው እየሰራ ያለው።
አዎ ገና ነው ደቂቃው የሚራሱ። ስለዚህ የሚራሱ ይወጣል፣ ያኛውን ስራው። እሺ ኮና አብ- ካንስል ታደርግ ይሻለናል።
ዲስፓች እንደዛ ነው ያለው። ቻው መሰለ የኮናርኩን ስራ የሚ